hello ሰላም ነው?
እንዴት ነህ?
ከቤት ቤት ነበር ምደውለው።
እሺ
ቴሌግራማችን ላይ በድሮ ቴሌግራማችን መልእክት ልከውልን ነበረ። ጥያቄው ተመልሷል?
የምን እ እ
ከየት ከ okay አዎ ተመልሶልኛል እናቴ።
እሺ እሺ ምናልባት አዲስ እንትን ስላለን እዛ ላይ ያልመለስናቸውን check ለማድረግ ስለፈለግን ነው።
አይ ቴሌግራም አዎ ተዘግቶብኝ ነበረ። በሰዓቱ ደግሞ የላኩትን ይዞ የነበረውን ብር ማለት ነው እሺ ሌላ ሰው PIN ጠይቆኝ ነበረ። ከዛ የ PIN ስሰጠው አወጣብኝ ብሩን። ከዛ PIN ኡን ቀይሪ ሲሉን ቀየርኩ።
እሺ እሺ እሺ ስለደወልሽ እናመሰግናለን፣ ስላወራሽን እና መልካም ጊዜ።
አመሰግናለሁ እኔም።
እሺ